ሰላም ጤና ይስጥልኝ እንዴት ነው? hello ይሰማል።
ኮሜዲያን እሸቱን ለማግኘት ፈልገን ነበር።
ይቅርታ እሱ በጣም ብዙ ስራዎች ስላሉበት ጉዳይን መቀበል እኔ ስለሆንኩ ጉዳዮትን ለእኔ ይንገሩኝ እስኪ።
አዎ፣ ልጄ በጣም ኮሜዲያን እሸቱን ስለምትወደው እሷን ለማገናኘት ነበረ።
እህ ከዚህ በፊት ደውለውልን ያውቃሉ?
አላቅም አላቅም አዲስ ነኝ።
ያው እሱ አሁን በጣም ብዙ ስራዎች ስላሉበት ቀድሞ schedule የአንድ ወር የሁለት ወር ስለሚያወጣ አሁን ለጊዜው ማግኘት አይቻልም። ብዙ ስራዎች፣ ብዙ ቀረጻዎች አሉበት። ለአዲስ አመት ብዙ የታሰቡ show ዎች አሉና እ በብዛት እሱ ቁጭ ብሎ ስለማይውል
እሺ አሁን ላይ ማግኘት አይቻልም።
እሺ፣ እንዴት ነው ማገናኘት የምችለው እሷን ከሱ ጋራ? በስልክም ቢሆን
ያው ቢሮ አይውልም እሱም በራሱና በጣም ብዙ ሰዎችም ስለሚደውሉ አሁን ቀጥታ እሱ ደግሞ ለ- ለብዙ ሰዎች ብዙ ሰዎችን በአንዴ ማግኘት የሚከብድ ነገር ስለሆነ እ ያው ለጊዜው አሁን የሚገኝበት አማራጭ የለውም።
እሺ፣ እኔ መቤት እሺ፣ እሺ በቃ በሚገኝ ሰዓት ደውለሽ እሺ አገናኝልኝ።
እሺ፣ እናመሰግናለን ስለደወሉ። መልካም ምሽት።
እሺ ልጇ ነኝ ልጇ ነኝ